hello Hello. I'm Highland.
an investigate
I'm I'm Highland.
hello
ከሲቢ ወደ ለሲቢ አስገብቶ እንትን አልገባለም።
ከሲቢ
አዎ
እሺ የቤት ቤት ቁጥርህና እንዴት ንገረኝ አባ
ዜሮ ዘጠኝ ሶስት እሺ አስራ ዘጠኝ
ዘጠኝ አስራ ዘጠኝ እሺ
ዜሮ ዘጠኝ አስራ ሶስት አስራ ሶስት እሺ
ዘጠኝ አስራ ሶስት አስራ ዘጠኝ እሺ
ሰማንያ ሰባት ሰማንያ ሰባት
መቼ ነው
አዎ
ስንት ብር ነው hello
three hundred
እሺ እሺ ከ CBE ወይም ከ deposit ካደረጉበት ከቴሌ ብር የደረሰው text አለ አይደለ?
እሺ በቃ እናመሰግናለን። ገብቶ ያው balance አይደለ? አዎ አዎ balanced ብሏል። አዎ ምን ነው ሶማለኛ ትችላለሽ እንዴ?
እ ሶማለኛ ትችላለሽ ነው ሰው አይ ሶማሌኛ አልችልም አባት።
እንዴ?
ሶማልኛ የሚችል ሰው አምጡት በእናታችሁ።
እሺ እሺ በስኪታው በጣም የሚጫወተው ሮማሌ ብቻ ነው።
እሺ እሺ ሮማለኛ አስተያየቱን የሚችል ሰው አምጡት በእናታችሁ።
እሺ እሺ አስተያየቱን ተቀብለናል።
እሺ።
እናመሰግናለን። መልካም እሺ ችግር የለውም የኔ ቆንጆ።
እሺ እሺ እኔ ደግሞ አ- አንቺን ተመቸሽ።
እሺ እሺ ሰላም ደሩሽ ሲስተር
ነገ ነው ሲስተር
Hello አቤት አቤት እኔን ለምን አትቀጥሩኝም? በእናትህ ሶማልኛ አማርኛም perfect ነኝ። ቅጠሩኛ በዛው እየተጫወትኩ ልበላ።
እ፣ ይቅርታ እንደዛ ስለማይፈቀድ ነው እሺ
እስቲ አይ እስቲ ሪፖርት አድርጊና እስቲ አስገቢ። ሶም- ብዙ ሶማሌ ነው የሚጫወተው። በስቲ ቤት ሙሉ ራሱ የሶማሌ ብር ነው። በላችሁ ነው እኮ። እንዲህ ቋንቋ ራሱ የሚግባባ ሰው አንዳንድ ሰው ያስፈልጋል።
እሺ ለአስተያየቱ እናመሰግናለን። እሺ እሺ አይ ሎቭ ዩ እሺ እሺ ሰላም ደሩሽ እሺ መልካም እሺ